ጤና ይስጥልን ዋሽንግተን
አሁን ደውዬ ነበር።
እሺ የነርቭ ዶክተር ብዬሽ ነበር። ሰባት ሰዓት ብለሽኝ ነበር። ስሙን ልንገርሽ፣ ፋቲ መሐመድ አብዱላሂ መዝግብልኝ።
ፋጢማ ፋቲ
ፋቲ ፋቲ ፋቲ መሐመድ አብዱላሂ ሴት ናት።
ፋቲ አዎ ካርድ ፋቲ አብዱላይ ነው አብዱላይ ፋቲ መሐመድ አብዱላሂ እም። ከዚህ በኋላ ይኖረው አንዴ ጠብቁን እስቲ check ላድርግሎት ቆይ እሺ።
እሺ እንዴት ዋል እሺ ፋቲ መሐመድ ነው ያሉኝ አዎ ፋቲ መሐመድ አብዱላሂ እሺ ካርድ አለዎት ከዚህ በፊት አዲስ ነው አይ አዲስ ነች።
እሺ ስልክ ንገሩኝ ዜሮ ሰዓት አስራ አምስት በዚሁ እሺ አስራ አምስት ዘጠና ሶስት ዘጠና ሶስት አስራ ሰባት አስራ ሰባት ሰባ ሰባ ሀ እሺ እሺ